ሺህ አምስት hello Hello፣ አቤት ጤና ይስጥልኝ። ሰላም ነህ?
አ- አብሮ ይስጥል ሰላም ነው እግዚአብሔር ይመስገን አለን ከቴሌ ነበር የምደውልልህ።
ቴሌ አዎ፣ እሺ በእኛ ስር agent ተመዝግበህ ነበር አይደል?
እህ እህ እህ፣ agent agent ነኝ አዎ አዎ። እና ብር አላስገባህበትም ዜሮ ዜሮ balance ነው የሚለው።
ምን balance ብር እየሰራህበት አይደለም።
ቴሌ ብር ነው ሲም ቴሌ ብር።
እህ አዎ
agent በእኛ ስር ሆነሃል ተመዝግበህ በንግድ ፍቃድ ምናምን አዎ አዎ እና አሁን ምን አልከኝ?
አዎ ልክ ነሽ ልክ ነሽ አዎ አዎ እና ብር transaction ኡ ዜሮ ዜሮ ስለሆነ የተወሰነ ብር ብታስገባበት ብትሰራበት ከየት ነው የምትደውይልኝ አንቺ ምን አልከኝ?
ከየት ነው የምትደውይልኝ እኔ ከአዲስ አበባ ልጅ ነው የምደውልልህ፣ ግን ልጆች አሉ የኛ ልጆች አሉ ሚዛን አዎ፣ ሚዛን አሁን ተፈሪ ዛሬ ወደ ሚዛን መጥተዋል okay okay እና ል- እንድልክልህ balance የተወሰነ balance እንድታስገባ እንድትሰራበት አሰራሩ እንዲያሳዩት ካር- እሺ እሺ መልሼ ብደውል አገኝሻለሁ በዚህ እህ፣ ይመጡ ይመጡና ያ- ያ- ያናግሩኛል ያግኙኝ ችግር የለም እሺ ቦታ የት ነው ያንተ ሚዛን ያውቃሉ። አረ ቴሌዎች ያውቃሉ። መናኸሪያ ፊት ያውቃሉ ለፊት ፓምፕ የመዘገቡ አዎ፣ ልጆች አዎ፣ በቃ ወይ ስልክህን እልክላቸዋለሁ በቃ ያወሩሃል እሺ መጥተህ
ምን ምን ይመጣሉ በቃ እሺ እሺ እሺ እሺ ፋንታውን መልካም ቀን